ምንድን ግን አንዴ እኮ busy ሆናችሁ ብዬ ነው እኮ። እኔም ቆይ edit ላድርገው። hello ዳንኤል፣ ይሄ እንትን መሰለ ምን መሰለ game ኡ ተጭኗል እና ግን run እንዲያደርግ graphics install መደረግ አለበት።
okay graphics ስለሌለው ነው።
አዎ አለው፣ ግን install ማለት እንደ አዲስ I think update ም እንደዛ ነው የሚሆነው እና
ስለዚህ ማድረግ ትችላላችሁ እናንተ?
እኔ አልችልም፣ ግን እንደዛ IT ምናምን ብታናገር ራሱ ኮምፒውተሩ ራሱ የሚሰጥክ ሞዴል አለ by the way
እህ ራሱ ኮምፒውተሩ የሚሰጥክ ሞዴል
እህ አለ እዛው ኮምፒውተሩ ሞዴም ላይ ያመጣልሃል።
ድጋሚ
ምን አልከኝ?
ነው graphics ኡን install ይደረግ ነው ያልሽኝ?
አዎ አዎ ግራፊክስን እሺ ረድ